ያው ጤና ይስጥልን
አብሮ ይስጥልን።
ዶግ ቲዩብ ነው። ምን እንርዳዎት?
አይ ለ online ከፍያለሁኝ check መች የሚደረገው መቼ ነው? ወይስ አሁን check ታደረጋላችሁ?
እ በቴሌግራም ላኩልን።
አዎ በቴሌግራም ልኬያለው አዎ።
የአካል ተማሪ ኖት?
አይ የእንትን online online ኖት? በቃ check እናደርገዋለን። እ ስ- ኦንላይን ብለው የጻፉበት ቴሌግራም ላይ የእናንተ class መጋቢት አስራ ስድስት ነው የሚጀምረው። ሰምተዋል አይደል?
አዎ እኮ ልኬለታል። ኦንላይን ብየዋለሁ ከላዩ ላይ በቃ ችግር የለውም። በቃ መጋቢት አስራ ስድስት email ይላካል። email ህን
አ የትኛው የምን email email የለኝም።
email create አድርግና ኦንላይን ለመማር ኢሜይል ያስፈልጋል።
አሀ ላክልን ወይ እነሱ ስልክ ቤቶች አዎ ስልክ ቤቶች ሄዳ አስከፍት ኢሜይል ያው ቪዲዮዎች እሺ የምንልከው በኢሜይል ስለሆነ ማለት ነው።
በቃ እሺ እሺ እሺ እናመሰግናለን።
እሺ እሺ